ቁርጥ አለ ቁርጥ አለ።
ቹቹዬ ቁርጥ አለ።
አዎ ምን አሉሽ?
እዛው እነግርሻለሁኝ። ታክሲ እንዴት ነው የሚይዘው?
ታክሲ አሁን ምንድን ነው ምን- እገኛለሁ። ሞልቷል። ችግር የለም።
እ?
መጣሁ ምን እዛ reception ኡ አጋጠም አይ ም- ምንድን ነው መሰለሽ አሁን በጣም ያስኬድሻል።
reception ኡ ጋ እጠብቅሻለሁ።
በቃ እኔ አሁን አራት ኪሎ መምጣት ያቅተኛል። ከዚህ ምን ይሄን ያክል እንደው እ፣ ቹቼ እ?
አይ ቹቼ አልኩሽ።
በቃ እሺ፣
እሺ።
እሺ፣ አትናደጂ ግን reception ኡ ጋር ስደርስ ልጆቹ ጋር ጠይ- እንትን እልሻለሁ።
እሺ፣ እሺ፣ እሺ።
ግን እኔ